ለኛ አርፌ ለዚህ እንዲባኩ ማለት ነው።
ሄሎ ልክ ልክ ያለው ቴሌግራም ላይ ስክሪንሾት አድርጌ ግን ኦንላይን አይደላችሁ
አለ እንደመኛችን ዜሮ ዘጠኝ ዘጠና ሁ- ስልኩን ቼክ ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት እሺ ዜሮ አንድ ሀምሳ አምስት ልክ ነው ደንበኛችን እሺ እየው እስቲ እስካሁን
የቴሌግራም የቴሌግራም ስሙት ማን ይባላል የኔ ከደር አህመድ ከደር ከድር አህመድ እሺ አግኝተነዋል አዎ።
ደንበኛችን በጣም አመስግናለሁ እህቴ አመሰግናለን እሺ መልካም እግዚአብሔር ምሽት ይባርክሽ።
ይሁንልዎት።
መልካም ምሽት እና እየው እና ልቀቁልኝ በእናትህ ፈልጌ ነው እሺ አዎ።